ሄሎ ሄሎ፣
አቤት።
ሙሉ ስዩም አዎ፣ ከቅድም ደውልህ ነበር አይደለ?
ከየት?
ኢትዮ ቺክን
እኔ አልደወልኩም።
አልደወልክም አንተ?
አዎ፣ ሙሉ ብርሃን ስዩም ነው የምባል፣ ግን አልደወልኩም።
አልደወልክም። እሺ፣ ሌላ ሰው ነው ማለት ነው። ትዕዛዝ አለህ ግን ከኢትዮ ቺክን
አለ ሀሳብ አለኝ። ለጊዜው ግን አሁን አላ አላ ቤቱን አላጸዳደሁም፣ አልተዘጋጀሁም እንጂ ልአዝ ነው እሺ የማዘዝ ፕሮግራሙ አለ። ደህና ናችሁ?